ስልሳ ሶስተኛ ያሬዳዊ መዝሙር ናክብር ሰንበቶ። መዝሙሩ የሚዘመርበት ወቅት ሰኔ 18 እስከ 24 በሚውል ሰንበት። በመጽሐፈ ድጓ መዝሙሩ የሚገኝበት ገጽ 118 አምድ አንድ ቤቱ ሐዋዝ ቤት ሀሌታው በአንድ መዝሙሩ እስከ ሀሌታው ይቀጥላል። ሀሌ ሉያ ናክብር ሰንበቶ በጽድቅ ወይንድግ ስርዓቶ ለዘውእቱ ባህቲቱ ሃሌሉያ እስመ ጻድቅ ውእቱ ጽድቀ ይኮንን በመንግስቱ ሃሌሉያ ይገብር ነግሃ እንተ ጸብሃት የሃበነ ብረቶ ወንነኒ ርቱዓን አኩቶ ለእግዚአብሔር ሃሌሉያ አምላክነሰ አምላከ አድህኖ ይክልክሎ ወአልቦ ዘይሳኖ ሃሌሉያ ሃሌ ሃሌ ሃሌሉያ ጽድቅ ቃሉ ወእሙን ነገሩ